casa.
Hello
ጤና ይስጥልኝ።
አብሮ ይስጥልን።
ከ BGI ነው እየደወልኩ ያለው። ደንበኛችን አሁን ደውለው እሺ፣ እናቴ።
መስመሩ ተቋረጠብኝ።
እሺ
እሺ እ መርካቶ አመዴ ጋ ነው አይደል ያሉኝ?
አዎ፣ ከአመዴ ዝቅ ብሎ እሺ ምንድን ነው የሆነቦት ማሽኑ?
ይሞቃል በጣም በረዶ እ፣ ምንም እየሰራ አይደለም።
በረዶ በቃ አይሰራም?
ሙቅ ነው አይ- ብታይ። አዎ፣ አረፋ በጣም አለው ምናምን እና ድራፍቱንም እንትን ስትይው ሙቅ ነው
አረፋ እየሆነቦት እ? አ አረፋ አረፋ የሚሆነው እየሆነ እንደገና ማሽኑን ከፍቼ ስ- ሳየው እ፣ በረዶ almost ሟምቷል። እያቀዘቀዘ አይደለም።
ይልታል ግን ሲ ሲ
ይሄ ይልታል እንትኑ ማሽኑ ድምፁ ይሰራል?
አዎ፣ አዎ የሆነ ሞተሩ አዎ ይነሳል ግን አ እሺ ግን አይቀዘቀዝም።
እሺ መዝግቤ ያስተላልፍ ይሉታለሁ። የጥገና ክፍሉ ይመጣሉ።
እናቴ ቢፈጥን ጥሩ ነው። እሺ እኔ እናት እንትን ስራ እንትን እንዳይ
እሺ አስቸኳይ እሺ።
አድርጌ አስተላልፍልታለሁ። ሌላ እሺ፣ መረዳው ሌሎች- ነገር አለ?
በቃ አመሰግናለሁ በጣም እናቴ።
እሺ ስለደወሉ እሺ።
እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።